Hello
አቤት።
ሰላም ጤና ይስጥልን ቤት ቤት አዎ ቤት ቤት ወይኔ ብር ወዲያ አድርግቼ አልገባልኝም። ግን ስንት
ስንት ብር?
ስንት ብር? አዎ አምስት ሺህ እሺ ቤት ቤት ቁጥር ከይ ነው።
አዎ በዚሁ ነው።
እሺ check ላድርግልክ። ቴሌ ብር ቁጥር 0901 70 25 24 ነው።
አዎ
ገብቶላል። እሺ አሁን check አድርገው።
እሺ thank you እሺ እሺ መልካም ቀን